hello ወይ እናት አብረሽ እሺ እናት
አይተነው ነበር ሁለቱንም account እሺ
ያው ግን እኛ መደለት አንችልም። አንተ ግን መተው ትችላለህ።
አይ አይቶማ ወይ የሆነ ነገር አይመልሱልኝም። ስራዬንም አቁሜ ነው ቤቴንም ሸጬ ነው ቤቴንም ሸጬ ነው የተበላሁት።
እኮ እንትን ነው ማቋረጥ ትችላለህ አይደል?
ማቋረጣችን ስልክ እያለ account እያለ
ግን እኛ ደግሞ ይሄን ማድረግ አንችልም።
የሆነች ትንሽ ነገር ስራ መቋቋሚያ እንኳን አይሰጡኝም። ነገራቸው የኪራይም የለኝ ይቅርታ እሱን አንችልም። ያው
አታረጉልኝም እ አሎ hello ወይ ወይ አይ ምንም ማድረግ አይችሉም።
አ ምንም ማድረግ አንችልም።
በቃ ዝም ብለሽ ግን ጠይቂልኝ እስኪ።
እሺ እጠይቅልሃለሁ። እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን።